hello hello አቤት hello ይሰማዎታል?
አቤት አዎ ይሰማኛል እሺ መልሼ የደወልኩት እሺ እ፣ ይቅርታ check አድርጊሎት ነበር እና ይወጣልታል። አስራ አንድ order ነው አይደለ?
አዎ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ okay ከአስራ አንዱ ሌላ ደግሞ አሁን እ፣ ሩዝ ሩዝ እ፣ ምንም text አልደረሰኝም የሩዝ ሩዝም አዝዤ ነበረ
okay አስራ አንድ ነው፣ እሱኛው ልክ ነው።
አዎ እሱ መሰብት አልቻለም። product ኡ ዛሬ እጥረት ስለነበረ ያው ለነገ እሺ።
ሊመጣልዎት ይችላል።
ሩዙ አስራ አንዱ ግን ይመጣል ዛሬ።
አስራ አንዱ ዛሬ ይመጣል። በቃ አዎ እሺ ይመጣል።
እጠብቀው እሺ እሺ መልካም ምሽት እሺ።